ጤና ይስጥልኝ BGI ኢትዮጵያ። ሰላም ነኝ። እባክዎ ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
ፍሪጅ ትላንትና የሆነ የሰራ የተወሰነ የሰራ ፍሪጅ ተሰጥቶኝ ነበረ።
እሺ አሁን ትላንት ያው መሰካት አልነበረበትም። አሁን ስንሰካው አልሰራ ብለዋል።
Okay። ትናንትና ነው የመጣው ፍሪጁ?
አዎ እሺ። ደንበኛችን BGI ID ዎትን ወይ TIN number ይንገሩኝ።
ይህን number አውጥቼ ልንገርሽ፣ ድጋሚ ልደውል።
እሺ check አድርገው ይደውሉ። እሺ እሺ፣ እሺ።